ስለዚህ ሰላም አዎ
ሰላም ነው።
ሰላም ነው።
እንዴት ነው?
እንዴት ነው?
ይሰ- እ
ሄሎ አዎ
እንዴት ነው?
ሰላም ነው ነው ደህና ነን።
maxaan kaa caawiyaa እ?
maxaan kaa caawiyaa
ወይን አለ እ?
Shukrani. inanti anaa kugu dhiibiso oy
ሊሞክር ይስልጣን ነው